ሄሎ የአብባል አቤት
እንትን ነው ላለቂ ያሳውቅልህ ነበረ
እሺ
እና ቻፖችን እያወራቸው ነው
እሺ
እና እንትን ነው ይሄ አለ አይደለ ቻፖችን አውርታቸው ነበር አንተ
ቻፖችን ማለት ነው ቻ- ቻፓ ቻፓ በቻፓ አይደል የተጠቀምከው ዊዝድሮ ስታደርግ አ አ፣ እኮ አውርተሃቸው ነበረ ስልካቸው ነበረ የለኝም ነበር አላወራችም አ፣ እስኪ ልስጥህና እነሱን አውራቸው እነሱ ማለት ያው ልክ እንደ ቴሌብር ማለት ነው ቻፓን እሺ።
አይደል የተጠቀምከው አ፣ እነሱ ማ- እንደ ንግድ ባንክ ምናምን translate መሀል ላይ ያሉት እነሱ አይደሉ እሺ እስኪ አውራቸውና መልስ እየሰጡት አይደለም ለሱ ማለት ነው። ግን recommend አድርጓቸዋል የሆነ መልስ እስከሚሰጡት እየጠበቀ ነው። ግን actually እስከዛ አንተ እስኪ እንትን በላቸው
ምንድን ነው የምላቸው እኔ ብር እንደዚህ እንደዚህ አድርጌ ወደ አማራ ባንክ ለእኛ ያልከን ለእነሱ በላቸው
እሺ እናንተ ስጠኝሽ ዜሮ ዘጠኝ ስልሳ
እሺ አንዴ ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት በቃ እና እናንተ ጋር ሌላ መፍትሄ የተለየ ማግኘት አልችልም
አይ እኛ ጋር እኮ የሚያሳየን ማለት ነው እንትን ነው እንደገባልን ነው። ለዛ እኮ እኮ እንደገባ ነው እኔ በ- በዚህ አስር ሺህ እነሱ ብር side ተከሏል።
አሁን እነሱ side ምን ያ- ያጣሩልሃል መሰለ ባንክ እንደገባና እንዳልገባ እነሱ inform ያደርጉሃል።
እነሱ ጋር ያውቁታል አ ንገራቸውና check አድርጎልኝ ብላቸው ከዛ እንትን ይሏል። እሺ
ያነሱልኛል አ
እሺ መጥቼ አንተን አሳውቅሃለሁ በቃ ችግር የለውም። እሺ እንጂ እሱ እንትን እያለልህ ነው።
እሺ አሳውቃለሁ